የሚበሰብሰው ለምን ትሰጣለሽ ልብሽ ላፈርሰው የነፍስ ምግብ ነው ፍቅር እንድትመሰው በሳት በጣጣ ልብሽ ላፍርሰው ያስፈልጋልና የፍቅር ውይይት ልብሽን ካወጣ ፈገግታ ጥይት ሞታ ገላቱ ለሚበሰብሰው ለምን ትሰጣለሽ ልብሽ እንዴት ትችያለሽ በፍቅር ናደሽ የማያዛልቅሽ እያፈር ሸወደሽ አፈር ባይሆን ኖሮ ወጥቶ ይመረምረው ሰውን ፍቅር ነበር ለምን የሚያለመልመው ሲሞታ ከራሱ ለሚበሰብሰው ለምን ትሰጣለሽ ልብሽ ላፈር አንቺ የሚያፈር ሰዎች እኔ እንዲያፈርሰው ብርታት ይሰጣል ፍቅር እንግመሰው ልብሽ ላፈርሰው አምላይ ሰጠሽኝ ማዘንሽ አይቀርም ድንገት ትሸኝ ሞታ ከራሱ ለሚበሰብሰው ለምን ትሰጣለሽ ልብሽ ላፈርሰው ሞታ ከራሱ ለሚበሰብሰው ለምን ትሰጣለሽ ልብሽ ላፈርሰው ለምን ትሰጫለሽ ልብሽ ላፈርሰው ለምን ትሰጫለሽ ልብሽ ላፈርሰው